ነገሮች ቢከፉ እንኳን አንተ ነህ ተስፋዬ። አልቀርም በበረያው ሳልደርስ ከዓላማዬ ሞቴን የሚፈለገው ያ ክፉ ጠላቴ አፉ ተመለስልኝ ከፍ በል አባቴ አትርቀም ከጎኔ ቅርቤ ነህ ሲጠራ ፍቅር ነህ የኔ አባት ልብ የሚራራ በቁስሌ ላይ ዘይትን ያፈሰስክልኝ አንተ ብቻ ረዳቴ የተሸ